ጤና ይስጥልኝ ሁሉ ስፖርት ባኮመንደው
ጤና ይስጥልኝ ሁሉ ስፖርት ካመለከትኩ ወር በላይ እያለፈኝ ነው ብሩ ግን አልተመለሰም እስካሁን
ቴሌግራም ላይ ልከውልናል ምን ምን
ቴሌግራም ላይ ልከውልናል
አዎ ቆየ እኮ ወር በላይ ሆኗል ስልክዎትን ይንገሩኝ
በዚህ ስልክ በስልሳ አምስት ሁለት ነው አንዲት ድሮ አንዲት ዲፖዚት
መታገስ ነው
አዎ መታገስ እሱ እኔ የላኩላችሁ ሁለት አንድ ዲፖዚት አንድ ይዝዱ እሺ በድጋሚ አስተላልፈንልዎታል
አንዴ ሰክሰስ ይለኛል ዝም ብሎ ቴሌግራም ማውራልኝ ሰክሰስ ያልሆነው ነው ሰክሰስ የሚለኝ አይ success ስለሆነ ነው success ያልነውት ግን ድጋሚ እንጠይቅልዎታለን ጥያቄዎትን እና deposit ኡንም withdraw ንም ላኪለት ወር በላይ ያለፈው ያው ቴሌብር ላይ check ያድርጉ ነው የሚለው ግን ድጋሚ እንዲጠይቅልዎት እንጠይቅልዎታለን መልሱን እናሳውቅዎታለን
እሺ እና